ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን። እንዴት ነው?
የለም እንደ ሰው ህይወት የሚል ፕሮግራም አላቸው።
አዎ እሱ ፕሮግራም ላይ ለመታደም ነበር።
እ የአንድ ሰው ህይወት ላይ ታሪኮትን ለማካፈል ነው።
አዎ
እሺ ከዚህ በፊት ተመዝግበዋል እኛ ጋር?
አልተመዘገብኩም።
እሺ ስሞትም አለበት ነፃነት
ነፃነት ማ
ገብሬ
እሺ ስልክ ቁጥሮት ንገሩኝ። ዜሮ ዘጠኝ አስራ ስድስት አስራ ስድስት ሀምሳ ስምንት እሺ ሀምሳ አራት ስልሳ አምስት
አስራ ስድስት ሀምሳ ስምንት ሀምሳ አራት ስልሳ አምስት ነው።
አዎ እሺ ከየት አካባቢ ነው የደወሉልን? አድራሻዎት ከደቡብ አዎ ከደቡብ
ከደቡብ አዎ ከሐዋሳ አካባቢ ኢትዮጵያ
እሺ ሐዋሳ ብዬ ልያዘው?
አዎ ያዥ እዛው አካባቢ ስለሆነ
እሺ እሺ አስተላልፋለሁኝ። ይደውልልዎታል አዘጋጆች።
እሺ አመሰግናለሁ።
እሺ አመሰግናለሁ። መልካም ቀን።
መልካም ቀን ላንቺ።